Hello
hello hello hello
ጤና ይስጥልኝ ዶንኪቲቭ ነው።
ቦታ ለማግኘት ፈልጌ ነበር።
የምን ምን አይነት ቦታ?
የደንኪዲዩብን ፊልም ለማየት የደንኪዲዩብን ፊልም ለማየት
እቅታኛ ፊልም እኮ አናሳይም።
እና ምንድን ነው እ
ቀረጻ ሲደረግ ዝም ብሎ ለማየት ከሆነ ማስታወቂያ እናወጣ እናወጣ እንጂ አይደውሉልን።
ሄሎ እንደገና አልደውልልሽ ቀረጻ በሚኖር ጊዜ ሄሎ እ ሄሎ እም- እኛ ማስታወቂያ እናወጣለን። ሰው እንፈልጋለን የሚታደም ብለን ማለት ነው።
የሆነ ነገር ልንገርሽ የሆነች ህጻን ልጅ ምን አይቻት ነበረ። ሄሎ
ሌላ
የሆነች ህጻን ልጅን ስለ ቤተ ክርስቲያን የምታውቅ አይቻት ነበረ
እሺ
እና እንደሷ ነው አ፣ እንትን ማለት ነው።
እንደሷ መሆን ነው የፈለክ?
አዎ
ስንት ዓመት ነው?
እኔ
እም፣ አስር
ቅርታኛ ከአምስት ዓመት በታች ነው የምንፈልገው።
እሺ
እሺ ቻው